የለንም። hello ጤና
ሰላማስ እግዚአብሔር ይመስገን።
እስኪ cashier code ልንገርሽ እና እንዴ እሺ
አስራ አራት ሀያ አንድ እህ
ዜሮ ሰባት ሀምሳ
የዛሬ ጨዋታዎች አሉት ገና የእስካሁኖቹ ተርመዋል። እሺ
እኮ የታረሙትን ልኝ ሶስቱ ሶስቱ ተርመዋል አልፈዋል። ሶስቱ
አልፈዋል።
አዎ
እሺ የእኔ እናት እስከ የአንድ ሰዓቱ ገና ነው።
አዎ አንድ ሰዓት ገና ሀያ ጉዳይ ነው። አሁን አንድ ሰዓት ላይ ይጀምራል።
ሶስቱ አልፈዋል ላይኞች።
አዎ አዎ
በጣም አሪፍ። እስኪ ሌላ ይልኝ አንዴ እሺ
አስራ አራት ሀያ እህ
ሰባ ስምንት ሀያ አንድ
ይሄኛው lost ነው። ሁለት ትኬቶች ወድቀዋል። ሁለት ጨዋታዎች
ኧረ እባክሽ የትኛውን ነው ወደቀ?
እ አሳም ፖሊስ የሚለውና ዩናይትድ
እ- የምን ሀገር ነው? የምን ሀገሩ?
የምን ሀገሩ
አዎ እንትን ሳውዲ አረቢያም እ, የሚል አለ። የሳውዲ አረቢያ ክለብ ነው።
አይደለም።
okay።
ሲሪያን ነው
እ- እ- ኢንዲያ የሚለው አዎ ሲሪያ የሚለው
ሴሪያ። okay እም፣ እና አዎ፣ ኢንዲያ እሱ ነው የወደቀ።
አዎ ኢንዲያ እና ሲሪያ
ሶስቱ አልፎ ነበር።
አዎ ሶስቱ አልፎ ነበረ።
እሺ የእኔ እናት እሺ።
ሌላ አለክ?
በቃ የለኝም የእኔ እናት።
እሺ።
እንትን እ፣ እ፣ ቅድም ቦነስ ነበር። እስኪ check ታደርጊልኝ እሺ ንገረኝ cashier code
የቅዱስ ቆይ እሺ። እሺ አስራ አራት እህ
እሺ አስራ አራት እሺ አስራ አስራ አንድ ሰላሳ ስምንት ሀያ አራት
እም፣ ይሄ ቦነስ የለውም lost ነው የሆነው።
አዎ አንድ ነው።
አዎ፣ አን- አንድ ይወጣል፣ አንድ void ይሆ- ይሆናል። lost void የሆነው አይባ- አይካፈልም ማለት ይቀነሳል፣ በአንድ ነው የሚባዛው። ከዛ total አሃ።
odd ኡን ለዚህ lost ለሆነብህ አንድ ነጥብ ሰማንያ ሶስት ነው lost የሆነብህ ለሱ ስታካፍለው ከሀያ በታች ስለሆነ እ፣ ቦነስ አይኖረውም። እሺ
እሺ የእኔ እናት እሺ፣ መልካም እድል። እሺ ሰላም